ጤና ይስጥልኝ።
አብሮ ይስጥልኝ። እንትን አብሬ አብሮ ይስጥልኝ። እንትን ሪፖርት አድርጌ ነበረ
እሺ ቤት ቤቴክስ በአስራ ስምንት ቤት ስልክ screenshot አድርጌ ሀምሳ ብር deposit አድርጌ አልደመረልኝም።
እሺ ደንበኛችን መቼ ነው ያመለከቱት?
ያረግ አሁን አሁን ነው ያመለከትኩኝ። እንትኑ ልክ ያለኝ ነው በቴሌግራም
እሺ ደንበኛችን ጉዳዮትን ይንገሩኝ።
በቴሌግራም ልክ ያለ ዘጠና ቤት የእናንተ ስልክ ላይ እሺ
በቴሌግራም ያ- ያሬድ የሚል ሀያ ሶስት በዚህ ስልክ ነው በአስራ ስምንት ቤት ነው የላኩት ከነ ስሜ ቤቴክስ የቤቴክስ እንትን ላይ ያስገባሁት ሀምሳ ብር
ሀምሳ ብር ወደ ቤቴክስ deposit አድርገዋል።
screenshot ኡን ያሳለፍኩበትን ምናምን ልክ ያለ እሺ ደንበኛችን ሙሉ ስሞትን ይንገሩኝ።
ያሬድ አለማየሁ
እሺ ደንበኛችን ጉዳይ ትታይሎታል። ትንሽ በትዕግስት ይጠብቁን።
አየህ
ሌላ የመረዱት ነገር አለ?
የለም እሺ ስለደወሉን አመሰግናለን። አገልግሎት ያለዎትን